ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ገንዘብ ወደ ቴሌ ብር ልኬ አልገባልኝም ነበር። ቴሌ ብር
ወደ ቴሌ ብር withdraw አድርገው ነው?
አዎ withdraw አድርጌ አልገባልኝም።
እሺ more የምትል አለች ሁሉ ስፖርት account ኦ ላይ ከዛም አዎ፣ አዎ።
transaction history ላይ ገብተው ያልገባለውትን ምልክት አድርገውበት screenshot አድርገው ወደ ቴሌግራም account ኣችን ይላኩ። ስልክ ቁጥር ልስጦት ያዙ።
እሺ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ ናሉ ይቆራራ ድምጾት
ሰላሳ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት
እሺ